ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ክፍል ሁለት መደበኛ ፕሮግራማችን አሁን ይጀምራል። አድማጮቻችን የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ሀፓ ከተመሰረተበትና ትግል ከጀመረበት ጊዜ አንስቶ ቀደም ሲል በመይሶን በኋላም በደርግ ኢሳፓ፣ በወያኔ አሁን ደግሞ የፍቅርና የመደመር አባወራንን በሚሉ ጥራዝ ነጠቆች የሐሰት ፕሮፓጋንዳዎች ይነሱበታል። አንዱም ውሃ የማይቋጠር ድርጅቱ ይህን አስመልክቶ ከዓመታት በፊት ለምን ይዋሻል በሚል በተከታታይ ምላሽ ሰጥቶ ነበር።
የመጨረሻውን ክፍል አስር እናሰማለን። በማስከተል ማን ያውራ የነበረ በሚል በኢህአፓ በተከታታይ ከወጣው ጽሑፍ ክፍል አስራ አንድን አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። ለምንስ ይዋሻል? እስከ መቼስ ይዋሻል? ቁጥር አስር መታለሉ ቀርቶ ሁሉን ያታለለ ብልህ ሰው ይባላል በጣም የታደለ ብለው አቶ ከበደ ሚካኤል በሽሙጥ የጻፉት ዛሬ የብዙዎች መመሪያ ሆኖ የወያኔ መፈክር ሆኖ ማታለል፣ መዋሸት፣ መዋሸትና ማደናገር በስልጡንና ዘመናዊ ፖለቲካነት ተፈርጀው ሐቅን ሙጭጭ ብሎ የያዘው በኋላ ቀርነት ወይ ግትርነት ወይ ከተሚዎቹ እንደሚሉት በፋራነት ተመዳቢ ሆኗል። ከሐሳቡ አፍልቆ በውሸት ፈጠራ ያልሆነውን ነገር ቃሽቶ የሚያወራ መስለህ ትታያለህ ሰክሮ ዘባራቂ፣ አትመስልም ነገሩን አጥርተህ አዋቂ ሲሉም አቶ ከበደ በትንቢት ቀጠሮ ያሰፈሩት ዛሬ ብዙዎችን ገላጭ ሆኖም ይገኛል። ዋሾቹ ለመዋሸት መስከርም የለባቸው። ምንም እንኳ በየማታው በሸራተንና በብልግና መሸታ ቤቶች የሚፈሰው ውድ ውስኪና ኮኛክ ከመጎርፍ ሊሆን ቢቃጣውም የመለስ ቡድንና ሌሎች ወንጀለኞች መዋሸት የግድ ሆነባቸው ሲገኝ፣ ሌሎች ደግሞ ዘመን አልፎ ሲያበቃ ወደ ፖለቲካ ብቅ ብለው በዚያው ፍጥነት ፍየል ከመድረሱ አይነት ሆኖባቸው ሌሎችን አፍ ሊያስይዙ ሊያቀሉና ከቻሉም ቦታ ሊያስለቅቁ ፈላጊ ናቸውና በተለይ በትግል በቆየው ኢህአፓ ላይ የሐሰትና ውሸት ናዳ እንደ መርግ ማውረዱ ይቀናቸዋል። ኢህአፓን መዝለፍና መክሰስ ደግሞ በወያኔ መዝገብ ነጥብ ያስገኛልና አድርባዮቹ ለሆዳቸው ከበሮ ጆሮ ሲሰጡ አፋቸው ምላሳቸው በኢህአፓ ላይ መንጣጣቱ የግድ ይሆናል። የአንድ ተቃዋሚ ድርጅት መሪ ለምሳሌ ስለ ወያኔ አገዛዝ ኢዲሞክራሲያዊነት ያወቀው ወያኔ 14 ዓመት ገዝቶ ካበቃ በኋላ በ1997 ዓመተ ምህረት መሆኑን ራሱ በጻፈው መጽሐፍ አሳውቆናል። ሌላ በየሳምንቱ በባዕድ ቋንቋ ጽሑፉ ሊያነቃን የሚሰብከን ደግሞ እውነቱን ለመናገር ወደ ፖለቲካ ብቅ ያልኩት በ1997 ዓመተ ምህረት ነው ብሎ ነግሮናል። ወደ ፖለቲካ መምጫቸው ወይም መንቃታቸው መዘግየቱ ሳይሆን ችግሩ ከመቼው እንዲሉ የቆዩትንና ሲታገሉ የባጁትን ለመተቸትና ለመወረፍ መቸኮላቸው ነው አነጋጋሪ የሆነ ያለው። ትሑት ሆኖ መማር፣ የአገርን ተጨባጭ ሁኔታ ለማወቅ መጣር ያስፈልጋል የምንለውም ለዚህ ነው። አንዳንዶች ዛሬም ወዳጅና ጠላት ማን እንደሆነ ገና ማወቅ ተስኗቸዋል። ህብረት ሲሉም ከማን ጋር መሆን እንዳለበት ከቶም አልረዳ ብሏቸው አፍቅሮ ወያኔ የሚወዘውዘውን ሽፍንፍን ተለጣፊ ወይም አገር ሊገነጥል የማለውንም ሊያቅፉ ደፋ ቀና ይላሉ። በውጭ ደረጃም መዳከማቸው ለኢትዮጵያ ብሔራዊ ጥቅም አስፈላጊ የሆነውን ሀገሮች የጥንካሬ ወይም አንድነት ይመኛሉ። በዚህ ሁሉ አቅጣጫ ኢህአፓ ስህተታቸውን ሲያርምና ሲተች በግትርነትና በአክራሪነት ይከሱታል። ይህን ለማሳመንም ሐሰትና የፈጠራ ወሬን ይሰዱበታል። ኢህአፓን በግትርነትና በአክራሪነት የሚከሱትና በዚህም ረገድ ብዙ ውሸቶችን የሚያሰራጩበት በመሰረቱ ችግራቸው የወገንተኛነት ወሳኝነትና አስፈላጊነትን መረዳት ያቃታቸው መሆናቸው ነው። ከአንድ ጽንፍ ወደ ሌላ ሲስፈነጠሩ ኢህአፓን ባለበት አውግዘው ያልፉትና ከሄዱበት ጽንፍ ደግሞ ያሰቡት አልሆን ብሎ ሊበሉ የተመኙት ጠፍቶ ሊያድሩለት የፈለጉት ጌታ ወግዱ ብሏቸው ወደ ሌላ ጽንፍ ሲወረወሩ ኢህአፓ ባለበት ጸንቶ ሲያገኙት ያው በግትርነት ያወግዙታል። አቋምን እንደ ሀብታም ሸሚዝ በፈጣኑ እየቀያየሩና መርህ ብለው አጥብቀውና አምረው የሚይዙት ከቶም ቅንጣትም ነገር ባለመኖሩ ሁሉም ለገበያ የሚቀርብ በመሆኑ መርሁን አጥብቆ የያዘውን ኢህአፓን ግትርና አክራሪ ይሉታል። አቋሙን አላስማማ አልሸጥ ያለውን ግትር ማለቱ ይቀናቸዋል። ከመርህ በመለስ ግን ኢህአፓም ቢሆን የሁኔታዎችን ለውጥ እያየ የህዝብን የልብ ትርታና ፍላጎት እያዳመጠ የአገርና ዓለም አቀፍ ሁኔታዎችን ለውጥም እያገናዘበ አቋሙን ያስተካክላል። በመጀመሪያ መርሃ ግብሩ ወይም ፕሮግራሙ ለምሳሌ መሬት መታገር አለበት የሚል አቋም ይዞ የነበር ሲሆን የደርግን የማገድ ተመክሮ ክስረትና ከህዝብን ፍላጎት መጻረር በተገነዘበ ጊዜ በሁለተኛ ጉባኤው ቋራ 1976 ዓ.ም ማለት ነው ይህን ሰርዞ መሬት ላራሹ በባለቤትነት መቆየቱን ደግፏል። በኢኮኖሚው መስክም ቅይጥ ኢኮኖሚን ሲያስቀድም፣ በብሔረሰብ ጥያቄ ረገድ ደግሞ ግልጽ ማለ መንገድ የግንጠላን ጎጂነት አስረግጦ እኩልነትን ማስፈንና አንድነትን በዴሞክራሲ ማጀብ ቀዳሚነቱን ሲገልጽ፣ ለኤርትራ ችግር ደግሞ ሲለው የቆየውን ሰላማዊና ዴሞክራሲያዊ መፍትሄ ዘርዘር በማድረግ የፌዴሬሽን አማራጭን አቅርቦ ነበር። ወያኔ ከመሸ ነቅቶ የአልባንያ ሶሻሊዝም ወይም የስታሊን አፋኝ ስርዓትን መንገድ ተከታይ ነኝ ብሎ ሲለፍፍ ኢህአፓ ይህን ከማውገዙ ባሻገር በማያወላዳ ደረጃ የመድበለ ፓርቲ ስርዓት መመስረት አለበት ብሎ አቋም ይዟል። ይህ ሁሉ በወቅቱ በሰነድ ሰፍሮ በይፋ የቀረበ በመሆኑ ለዋሾች ቀዳዳ አይሰጥም። ኢህአፓ ድርጅታዊ መንፈስ የሚንጸባረቅበት ድርጅት እንደመሆኑ መጠን በዚያው መሰረት ወገንተኛ ድርጅት ነው። የሚታገለው ለኢትዮጵያና ለኢትዮጵያ ሰፊ ህዝብ ነው። በቅድሚያ ለሰርቶ አደሩ ህዝብ ማለት ነው። ወገንተኛነቱ በዚህ ይገለጻል። ለጭቆኖች ጠበቃና ተከራካሪ ነው። በአፍሪካና ዓለም አቀፍ ደረጃ ሰልፉ መቼም ቢሆን ከጨቋኞች ጋር አይደለም። በዚህ መልክ ሰልፉን ከለየ ዓመታት አልፈዋልና ከሰልፉ ዝንፍ ብሎ አይወጣም አልወጣምም። ለጭቆኖች መብትና ለአገር ሉዓላዊነት ግትር ድርቅ ብሎ ይታገላል። የሚደራደረው የለም። መነሻው መሰረቱ ለድርድር የሚቀርብ አይደለምና በመሆኑም አገራችንን ሊቀራመቱ ለሚፈልጉ ባዕዳን ኢህአፓ ተመችቷቸው አያውቅም፣ አይለሰልስላቸውም። ሱዳንም ቻይናም ሶማሊያም ሆኑ ምዕራባውያን ኢህአፓ በሚፈልጉት መንገድ እንዲቆምላቸው በፈለጉ ጊዜ ሁሉንም እምቢታውን አቅምሷቸዋል። ለአገር ከማይጠቅሙ ባዕዳን ኢህአፓ እንኳን ኩርኩም ምክርም እንደማይቀበል በተመክሮ የተረጋገጠ ነው። በተጨማሪ ታክቲክ ወይ ዘዴና አድርባይነትና መርህን መቸብቸብ የተለያዩ ናቸው። ማታለል መዋሸት ብልህነት አይደለም። መርህን መሸጥ ብልጥነት ሊሆንም አይችል። ደርግም ወያኔም በሹመትና ጥቅማ ጥቅም ሊደልሉት ሲሞክሩም ብልጥ ሆንኩ በሚል ሽፋን አልተገዛላቸውም። ይህ ጽኑ የኢህአፓ አቋም የሚያስከፍለው ዋጋ ቀላል አለመሆኑን ከሁሉም በላይ የሚያውቀው ገፈት ቀማሹ ኢህአፓ ራሱ ነው። ግን ሁኔታው ከፋ ብሎ ለጠላት መንጋ መጎንበስን አልመረጠም። እየለፈለፈ ስንት ሊቅ ተጎዳ እንደተባለው በአሁኑ ጊዜ ከወደ ልፍለፋው ጠበቅ እያደረጉ ያሉ ክፍሎች ከወደ መርሁ ለቀቅ ማድረጋቸው እየታየ ነው። ጽናትና ወገንተኛነት ከማነሱ ወይም ጭራሽ ድራሹ ከመጥፋቱ ሌላ ሰፊውን ሕዝብ የመናቅ አባዜም ተስፋፍቶ ለማን ሊታገሉና ማንን ሊታገሉ ተነሳን እንዳሉ ግልጽ ያልሆነበት ሁኔታ ሰፍኖ ይገኛል። የአባዎች ወገንተኝነታቸው ያልተለወጠና ያልቀነሰ በመሆኑ ስንቱ ከወያኔ ጋር በላ ብሎ የጎጠኛ ጉዞን የተጓዘ እስቲ ያለ ይበለን። ድርጅታቸው የዚህ ሀገራቸው ትግላቸው መሳሪያ በመሆኑ ያፈቅሩታል። የዚህ ይዘቱና ሚስጥሩ ያልገባቸው ደግሞ የኢህአፓ አባላት ድርጅታቸውን ከሀገር ያስቀድማ በሉ ብለው አላዋቂነታቸውን ያጋልጣሉ። ከሀገርና ከህዝብ በፊት ማን ሊቀድም? ሀገር አግኚ ይባል እንደነበረው ዛሬ ደግሞ ሀገር ጎብኚ ወይም ቱሪስት የሚባል ፍጡር አለ። ይህ ቱሪስት ከቦታ ቦታ ጎብኚ ሆኖ እንደሚዞረው ሁሉ የድርጅት ቱሪስቶችም ተፈጥረዋል። ከድርጅት ድርጅት የሚዞሩ አቋም የሚቀያይሩና ይህንንም መሰልጠን ማወቅ ነው ብለው የሚያቀርቡ እነዚህ ፍጥሮችም በኢህአፓ ላይ ክስና ውሸት ከሚደረድሩት ክፍሎች አንዱ ናቸው። በየጊዜው ከድርጅት ወደ ድርጅት መሸጋገሩና አቋምንም በዚያው መቀያየሩ ብልህነት ሳይሆን መደናገርና አድርባይነት ነው። ከዚህ ተያይዞም ራሳቸው ዘመናዊ ድርጅቶች ነን ባዮች ሐቂን ነገር ከተባለ ድርጅት ለመሆናቸው በቂ ማስረጃ የለም። መሪውም ተመሪውም በጣት የሚቆጠሩ ሆነውና ለዓመታት ቁጥራቸው ሲያድግ ወይም እንቅስቃሴያቸው ሲጨምር አልታይ ሲል ድርጅት ብሎ መጥራቱ ስህተት ይሆናል። የድርጅትም ይዘት ስለሌላቸው መጠነኛ ችግርም ሲመጣ ፍርክስክስ ብለው ይተናሉ። ስፖርት ለባስ ለፓስፖርት ይባል እንደነበረው ድርጅት ለገንዘብ ክምችት ሆነው የሚታያቸው ጥቂቶች አይደሉም። ድርጅት የተባሉት የድርጅት ይዘትና ሙያተኛ ጠባይም የሌላቸው በመሆኑ ለሥራ ተነሳን ሲሉ ውስጠ ምስጢራቸው በጠላት ታውቀው ወዲያውኑ ይመታሉ። ይህን መሠረታዊ ድክመታቸውን ከማስወገድ ፈንታ ተደራጀን ሲሉ በራሳቸው ጥረት ሕዝብን ከማደራጀት ይልቅ የሀፓን መክሰሱና ማጥላላቱን ይመርጣሉ። የሀፓን ጎዳም ሲሉም በሂደት ብዙውን ዜጋ በትግል ላይ ተስፋ ያስቆርጣሉ። ግን አያድጉም ከመጫጫትም አያመልጡም። ጉሙ ሲተንም እነሱ ሲተኑ ኢህአፓ ግን ትግሉን ቀጥሎ እንደሚገኝ ደግሞ የታየና እየታየም ያለ ሀቅ ነው። ስለዚህም ነው ኢህአፓ ህብረትን እምቢ ያለ ወይም ድርጅቶችን ናቀ ወዘተ ብለው ሲከሱ ውሸት የሚላቸው። በህብረትም ተሰልፎ ቆይቷል። ተመክሮም ገብይቷል። አሁን ከያዘው የራስ ማጠናከር ስራ ወደ ህብረት ለመሸጋገር ግን ህልውና ካላቸው በወያኔ ላይ ቁርጥ ያለ የጠላትነት አቋም ከያዙና የአገር አንድነትን ከማይጻረሩ ጋር ለመወያየትና መንገድ ለመፈለግም ዝግጁነቱን ገልጿል። ያለፈውን ድክመት ላለመድገም ሰኞ ከወያኔ ጨፍሮ እሁድ ተቃዋሚ ነኝ ከሚለው ላለመተቃቀፍና ላለመጎዳት ድርጅት በሚልም ምንም አቅም የሰው ኃይል ወይም እንቅስቃሴ ከሌላቸው ጋር ተያይዞ ላለመመዝበርና ተግባር አልባ ላለመሆን ሐቁ ይህ ነው። ለኢህአፓ ትግል የይስሙላ የንግድ ወይም የጡረታ ጊዜ ስምሪት አይደለም። መከራ የሚቀበልበት፣ መስቀሉን የሚሸከምበት፣ የሚሳደድበት፣ ስየል የሚቀበልበትና ውድ ሕይወቱን የሚገብርበት ነው። አገርና ሕዝብን የነገጣቸውንም በሚዛን ያስቀመጠ እንቅስቃሴ ነው። የመድረክ ጩኸትና ልፈፋ አይደለም። አዛውንቱ አብዮታዊ ብለውት እንደነበርም የራት ግብዣና ተረሽ ምቺውም አይደለም። ትግል መራራ ነው። ምሬቱ የሚጠፋ ባይሆንም እንደ መራራ የኮሶ መድኃኒት በግድ የሚቻለው ግን ውጤቱ ከሰው በላ ትሎችና አረመኔ አገዛዞች ስለሚገላግለን ብቻ ነው። ኢህአፓ ለሕዝብ ቆምኩ ወይም ቆሜያለሁ ሲልም ሁኔታው ሲጠጥር ሊከዳ ሳይሆን ጥርሱን ነክሶና መርሁን ጠብቆ ትግሉን ቀጣይ ነኝ ማለቱ ነው። በዚህም መስክ የምንለያቸው ስላሉ ነጋ ጠባ በውሸት ናዳ ሊቀብሩን መፈለጋቸው የሚጠበቅ ነው። ትግል ከሁሉም በፊት ግን ተግባር ነው። ስለ ትግል ማውራት ሳይሆን በትግል መሰለፍና በትግል መሰማራት። ይህን በተመለከተም ሐሳዊ መሲዎችና አደናጋሪዎች ብቅ ባሉበት የአባ ትግሉ እንዳይጎዳና አቅጣጫ እንዳይስት ዓለምንም ለቀጥተኛነት ይታገላል። ከዚህም ነው በሰላማዊ ትግል ሽፋን የጸረ ወያኔውን ትግል ጥርሱን ሊሰባብሩ የተነሱትን ገና ሲነሱ የተቃወማቸውና የታገላቸው። ለዚህም ነው ገና ከ1983 ዓመተ ምህረት ጀምሮ በወያኔ ላይ ትግልን ለማካሄድ ሲጥር የቆየውና በኢያግም አማካይነት መስዋዕትነትን የከፈለው። ለዚህም ነው ህዝብን የሚያደናግሩ ተቃዋሚ መስለው ግን የወያኔ ተለጣፊ የሆኑትንም ገና ብቅ ሲሉ እባቦች ናቸው ብሎ ያጋለጠው። ያፓ ሌሎች ድርጅቶችን ጸረ ወያኔ አገዛዝ እስከሆኑ ድረስ በህዝብ ጎራ መድቦ የሚንቀሳቀስና በተቻለውም ሊያግዝና ሊመክር ሊተባበር የሚጥር ድርጅት ነው። የተባሉት ድርጅቶች ከህዝብ በስተጀርባ ሆነ ፊት ለፊትም ከወያኔ ጋር መመሳጠርና መሞዳሞድ ሲጀምሩም ያፓ በይፋ ተቃውሞውን አሰምቷል። ለዚህም ነው ከማንም በፊት ዛሬ እርቃናቸውን የወጡ ካሪዎችን ሆኖ አስታራቂ ሽማግሌዎች ነን ባዮች፣ የመለስ መሳሪያዎችን ወዘተ በህዝብ ፊት ያጋለጠው። ይህ ደግሞ ለኢህአፓ ግዴታው ነውና ግዳቹን በመወጣቱ ይደሰታል እንጂ ድርጅቶችን ይተናኮሳል ብለው ስለሚዋሹ ተሸማቆ ዝም አይልም አላለም። የተቃዋሚ ድርጅቶች መሪዎች ነን እያሉ በድህነት እየተሰቃየ ያለ ህዝባችንን ወካይ ነን ብለው እየቀረቡ እንደናጠጠ ከበርቴ በአገር ቤትም በባዕድ ሀገርም ከህዝብ የተሰበሰበ የድርጅት ገንዘብን ባልባሌ መንገድ በአደባባይ ወይም ባልሆነ ስምሬት ሲያባክኑ መውቀስ ጸረ ድርጅት ያሰኛልን? የመለስን አገዛዝ ለመታገል ከተፈለገ ደግሞ ድርጅትም ትግልም በትርፍ ጊዜ ስራ ወይም ስምሪት ደረጃ ሊያዝ የሚችል አይደለም። የድርጅቱ በቂ መሪዎችና ዋና ተንቀሳቃሾች በሙያተኛነት መሰለፍ መቻል አለባቸው። ትግል እንደ ትርፍ ጊዜ ስራ፣ የጡረታ ስምሪት፣ መዝናኛ ወዘተ ተደርጎ ከተወሰደ ጠላት ተዝናንቶ ሊተኛ ይችላል። ያባ ይህን በመጠቆሙ ትግልን እንደ ጡረታ ስምሪትና አልፎ አልፎ ስራ የሚወስዱ የወያኔንም አገዛዝ ጸባይና አሰራር ከቶም ያልተረዱ ይዘልፉታል። ኢህአፓ ከማንም ቀድሞ በራሱ ግለሂስ ያደረገ ድርጅት ነውና አልሳሳትም ብሎም አያውቅም። ሁሌም ተመክረውን እየገመገመም የተሳሳተውን ለማረም የሚጥር ከመሆኑም በላይ ሂስንም ጋባዥ ነው። ሂስ አይፈራም። መወቀስ መዋረድ ነውም አይልም። በህዝብ ላይ የበላይ ነኝ ብሎ ተኮፍሶ የከረመ ድርጅት አይደለምናም ማንም ዜጋ ሊወቅሰው መቻሉን ይቀበላል። ሂሱን ካልተቀበለ ደግሞ አልቀበልም የማለት መብቱንም ያስጠብቃል። እዚህም ነው የዘነበበትን ውሸት ሁሉ ጊዜ ወስዶ የሚያጋልጠውና ሐቁን ለማስፈን እየጣረ ያለው የኢህአፓ አቋም በአመራር አባሎች ሳይሆን በአባላት በጉባኤ የሚወሰን ነው። ስለዚህ የድርጅቱ አሰራር ይህን መርህና ልምድ ያከበረና የጋራ አመራር መርህንም የተቀበለ ነው። የአመራር አባሎችም በሚገባ ተገምግመው በየጉባኤው ይመረጣሉ። በኢህአፓ ውስጥ መለስም መንግስቱም ብቅ የሚሉበት ሁኔታ አልነበረም፣ የለምም። አምባገነናዊ ዝንባሌ ያሳዩት ደግሞ ሊያርም ሞክሮ አልታረም ካሉ እንደሸኛቸውና መጥፎ ዝንባሌያቸውም የፖለቲካ ምድረ በዳ እንደከተታቸው የታየ ነው። ኢህአፓ ሁሉን አዋቂ ከሃዲ ፈጻሚ አድራጊ ግለሰብ ሊቀመንበር ወይም ፕሬዚዳንት ኖሮት አያውቅም። ወደ ጣዖትነት ያዘነበሉ ግለሰቦችን በድርጅት ላይ ማስቀመጥ ዛሬ ዴሞክራሲ ነውም ብሎ ያምናል። ስለዚህ በድርጅቱ ውስጥ ያለው ዴሞክራሲ ምንም እንኳ በሚያካሂደው ህቡዓዊ ትግል የሚወሰን ቢሆንም ለመጪው ስርዓት ነጸብራቅ መሆኑ አልቀረም። መሰረታዊ መርሆዎቹ ስለ ዴሞክራሲ መብቶች አለገደብ መከበር ያለው አቋም የአንድ ድርጅት አምባገነናዊ አገዛዝን በጥብቅ መቃወሙና ለመድበለ ፓርቲ መቆሙ፣ የብሔረሰብ፣ የጾታ ወዘተ ልዩነትን መቃወሙ፣ ሃይማኖትና መንግስት መለየት አለባቸው የሚለው አቋሙ፣ በአገር ሉዓላዊነት ላይ ያለው የማያወላውል አቋም ወዘተ ሁሉም የኢህአፓን ማንነት ገላጭ ናቸው። በመሆናቸውም ዋሾዎችን ያጋልጣሉ። ኢህአፓ በግማሹ አርበኛ በሌላው ግማሽ ደግሞ ባንዳ የሚል ፈሊጥ አያውቅም። ግማሽ ዴሞክራት፣ ግማሽ አምባገነንነትም አያምንበትም። በመሆኑም ኢህአፓ በመርሆና በአቋሙ እምነቱ ሙሉ ነው። በመርህ ደረጃ ወይ ነጭ ወይ ጥቁር የሚለውም በዚህ የተነሳ እንጂ በሰው ልጅ ህይወት ሂደት ያለውን ቢጫና ግራጫ ላይ ብሎ አይደለም። ዴሞክራሲያዊ ነን እያሉ ለአዲስና ብሩህ ቀን እንታገላለን እያሉ በዚያው ደግሞ የጭቆና አዳናቂ መሆን የሚቻል አይደለም። በብሔረሰብ ልዩነት የሚያምን ዘረኛ የሆነ የሆነች ሴቶችን ዝቅተኛ አድርጎ የሚወስድ በሃይማኖት ልዩነት የሚያምን ሚሊዮኑን ድሀ ህዝብ የሚንቅና በምርጥነት ስሜት የሚወዘወዝ በኢህአፓ ቦታ የለውም። ይህ ማለት ግን ኢህአፓ ውስጥ ይህን አይነትና ሌሎችም ድክመቶች ያሏቸው አባላት የሉም ማለት ሊሆን አይችልም። ድርጅቱ ግን ከተሳሳተ አቋማቸው እንዲላቀቁ አሊያም ድርጅቱን እንዲለቁ ያደርጋቸዋል። ለኢህአፓ መርሆዎቹና መሰረታዊ አቋሞቹ የይስሙላ አይደሉም፣ የእምነት ጉዳይ ናቸው። ድርጅቱን ይገልጹታል፣ ከሌሎችም ይለዩታል። አባሎቹም በእነዚሁ መርሆዎች ሕይወታቸው የሚመራ የሚገለጽ ይሆናል ማለት ነው። ድርጅት ሲሉ መርህ ስንል ከሌሎች የምንለየው በዚህ መንገድ ነው። የሲቪክ ማህበራትን ነጻነት ኢህአፓ ይቀበላል ሲባልም ይህ ነጻነት ለዴሞክራሲያዊ ህብረተሰብ መኖር ወሳኝና አስፈላጊ በመሆኑ ነው። በዋናው ትግል ሽፋን ውህዳን ወይም ጭቁኖች ተደራጅተው እንዳይታገሉ የሚዘረጋውን ጋሬጣም ለማስወገድም ነው። ስለዚህም ኢህአፓ ህዝብ በማህበራት በሙያቸው በጾታቸው ወዘተ መደራጀታቸው አስፈላጊ ነው ብሎ ያምናል። ዋናው ተልእኮ የወያኔን አገዛዝ መጣል እንጂ ለምሳሌ ሴቶች ለምን በራሳቸው በማህበር ይደራጃሉ የሚለውን ክርክር ደግመን ደጋግመን ያዳመጥነው ቢሆንም ስህተትነቱ አይቀርም። ከወዲሁ መደራጀትና መብታቸውን ለማስከበር መዘጋጀት አለባቸው። የሴቶችን መብት እናስከብራለን ብለው ወደ ስልጣን ከመጡ በኋላ አቋማቸውን የሚቀይሩ ገዢ ክፍሎች ለመኖራቸው ሩቅ ሄደን አልጄሪያ ማለትም የለብንም። እነመለስ ራሳቸው ምሳሌ ናቸውና ስልጣንን ባልያዘበት ወቅት በተለይ ንዑስ ከበርቴ ተብሎ የሚታወቀው የህብረተሰቡ ክፍል ዋና ዴሞክራሲያዊነትን አቀንቃኝ ሆኖ ለስልጣን ሲበቃ ግን ያለፈውን አምባገነናዊ አገዛዝ መስሎ መገኘቱ ተደጋግሞ የተያየ ነው። ስለዚህ ኢህአፓ የመደራጀት መብትን አጥብቆ የሚደግፈው አለ ምክንያት አይደለም። የህዝብን ዴሞክራሲያዊ መብትንም የሀገርና የህዝብ ዋና ፍላጎት አሁን እድገት ነው፣ እንጀራ ነው፣ ኢኮኖሚውን ማሳደግ ነው ወዘተ በሚሉ የተለመዱ ሽፋኖች ወይም ባህልና ሃይማኖትን በሽፋን በመጠቀም የህዝብን ዴሞክራሲያዊ መብቶች ሊገድቡ የሚሞክሩትን ሁሉ ኢህአፓ ተቃውሟቸዋል። አገራችን ድሃ ነችና ከሁለት ሶስት ፓርቲ ውጪ ሊኖራት አይገባም ብለው ፈላጭ ቆራጭነትን ሊያነግሱና የህዝብን የመደራጀትና የመምረጥንም መብት በዚሁ ሊያግዱ የጣሩትንም የሰበኩትንም እንዲሁ አቋማችሁ ጸረ መድበለ ፓርቲ፣ ጸረ ዴሞክራሲ ነው ሲል ቅዋሜውን አሰምቷቸዋል። ብዙዎቹ ትችቱን በቀና ባለመውሰዳቸውና የመቆጣጠር ዓላማቸውን ድርጅቱ ስላጋለጠባቸው ከአናርኪስት እስከ አፍራሽ እና ሌላም አጓጉል ክሶችን አውርደውበታል። የአፓ ግን ህዝባዊነቱን ማንም ሊሰርዝ እንደማይችል በማወቁ በጫጫታው አልተሸበረም። መዋሸት መቅጠፍስ ምንድን ነው ጥፋቱ? እንዳይገለጥ ነው መጠንከር በብርቱ የሚሉ ሐቅን አፋኞች በኢህአፓ ላይ የነዙትን ውሸት በሞላ ጎደል አንስተን ሐቁ ምን እንደሆነ ለማያውቀው ሁሉ ለማስረዳት ሞክረናል። የውሸቱ ዘመቻ ይቆማል የሚል ብዥታ የለንም። ሆኖም ሙሉ ትኩረታችን የህዝብን ጠላት በመታገል ላይ በመሆኑ ከመቀጠል አይለወጥም። የሐሰት ዘመቻው ግን ማደናገር የጀመረ ሲመስለን ግን መለስ ብለን ዋሾውን ከነውሸቱ ማጋለጣችንን እንቀጥልበታለን። ሐቅን ማስፈንና ታሪክን ከበራዦችና ዋሾዎች ጥቃት መከላከል ራሱ የትግላችን አንዱ ገጽታ ነው። የመለስ ዜናዊ ጸረ ሕዝብ አገዛዝ በትግላችን ይወገዳል። ሐቅ ወዳዱ ሕዝብ ድልን ይቀዳጃል፣ እናቸንፋለን።
ማን ያውራ የነበረ ክፍል 11 ኢህአፓና ሐቀኛ ታሪኩ ኢትዮጵያ የተባለው መጽሔት በመጨረሻ ገጹ ላይ መንገድ በሚለው አምዱ በቃለ መጠይቅ እንግዳ ብሎ ያቀረበው ኢትዮጵያዊ ይህን አስከፊ እውነታችንንና ጤና የምንለውን ትቶ ወደ ራሱ ዓለም የገባ ግለሰብ ቢሆንም የእብድ በመሰለ መልሱ ጤና ነን የሚሉትን ብዙዎችን አጋልጧል። በኔፕቲዩን ሰማያ ሰማያት ተወለድኩ የሚለውና ራሱን ፕሮፌሰር ሲራጅ ብሎ የሚጠራው ይህ ግለሰብ የአባይ ውሃ የሚመጣው ከቤርሙዳ ሐይቅ ሲሆን በጎንደር በኩል ሄጄ አይቼዋለሁ ማለቱ ብቻ ሳይሆን ስለ ፖለቲካ ምን ታውቃለህ ብሎ ሲጠየቅ የሰጠው መልስ ስለ ኢህአፓ አውቃለሁ፣ ኢህአፓዎች ደግሞ የደርግ አባል መሆናቸውን የሚል ነው። ፕሮፌሰር ሲራጅ በሌላ ዓለም ውስጥ ነውና የሚፈርድበት የለም። ግን በአራት ኪሎ ቤተ መንግስትና በቃሊቲ እስር ቤት ወይም በስደት ዓለም ሆነው ነጋ ጠባ ኢህአፓን በተመለከተ የሚዋሹትን ግን አብደናል አይሉም እና ሁሌም በዝምታ ማለፍ የሚቻል አይደለም። ኢህአፓና ሐቀኛ ታሪኩ መጠበቅ አለባቸውና ነው። ደግመን ደጋግመን ማን ያወራ የነበረ ስንል ሀቅ ሞቶ ሳይቀበር የነበሩ ሞተው ሳያልቁ በሬ ወለደው አይከሰት ለማለት ነበር። ግን ልማድ ሆነና የራስን ጸያፍ ታሪክ መደበቁ አስፈላጊ ሆነና ውሸቴን ብተው ይበታትነኝ ያሉ ክፍሎች ዛሬም ሐሰትን ከማሰራጨት መታቀብ አቅቷቸዋል። በእስር ያሉ የደርግን ባለስልጣኖች ውንጀላውን አምነው ንስሐ ከመግባት ፈንታ የፈጁትን ኢህአፓን እየወነጀሉ መቀጠሉን መርጠዋል። ለፍርድ ቤት እንዳናቀርብ ተከለከልን የሚሉት ሰነድ ለምሳሌ ኢህአፓን በሐሰት እየወነጀለ ለቀውሱም ተጠያቂ ሊያደርግ የሚጥር ነው። ኢህአፓ በከተማ የተካሄደውን ትግል በተመለከተ ከሁሉም በፊት ይህ ስህተት ነበር ብሎ የሚያምንበትን ተቀብሎ ይፋ ያደረገ ሲሆን በደርግ አባሎችና በሌሎችም እየተደጋገመ ያለው በከተማ ቶክስን የጀመረው ኢህአፓ ነው የሚለው ግን ከመጀመሪያው ሐሰት ብሎ በመረጃ ሲያሳይ ቆይቷል። ኢህአፓ ገና አንዲትም ጥይት ሳይተኩስ ነበር ደርግ የአፈና ሰራዊቱን በየቦታው አሰማርቶ ሰላማዊ ትግሉን ለማፈን ህዝቡን መጨፍጨፉን የተያያዘው በኢሰአማ ላይ በኢመማ ላይ በስራ አጦች ላይ በቦንጋና ብቸና አርሶ አደሮች ላይ በኢትዮጵያ አየር መንገድ ሰራተኞች ላይ በብሔራዊ ቲያትር ሰራተኞች ላይ ወዘተ እርምጃ የወሰደና የአስቸኳይ ጊዜ አፋኝ አዋጅ ያወጣ ደርግ ራሱ ነበር። የይፋ ሽብር በመስከረም 1969 ዓመተ ምህረት ዝግጅት ተደርጎበት ከመታወጁ በፊት እነአሊ ሙሳና ጌታቸው ሺበሺ ስንቱን ኢትዮጵያዊ በአሰበ ተፈሪና ሌሎችን ቦታዎች እንደፈጁ ታሪክ መዝግቧል። የኢህአፓ አልሞት ባይ ተጋዳይ መከላከል የተከሰተው ከዚህ ሁሉ ሽብርና ጦርነት ከታወጀ በኋላ ነበር። የሰላሙ ህዝባዊ አመፅ እየጋመ በነበረበትና ድልንም እያገኘ ባለበት ኢህአፓ ቀድሞና ቸኩሎ ተኩስ አልጀመረም። እንዲያውም የሰላሙን ትግል ሂደት ጊዜ ለመስጠት ሰራዊቱን እንኳን በይፋ ሲያውጅ ቆይቷል። በሰላም ሊታገል መፈለጉንም በሀገሪቷ ሙሉ ባሰራጨው ፕሮግራም ይፋ አድርጓል። ጆሮ ያለው ይስማ ነውና ለሐሰት ወሬ ብቻ የተቃኙ ጆሮች እስካልበዙ ድረስ የሐሰት መደጋገም አላዋቂን ለጊዜው ቢያደናግርም በረጅሙ ግን መጋለጡ አይቀሬ ነው። በክስ ላይ ያሉ የደርግ አባሎች ኢህአፓ ተኩስ ከፈተብን ከሻቢያም ከሶማሊያም አብሮ ዘመተብን ብለው ቢቀላምዱም ወርቅ ልጆቹን ለሀገር ሲል የገበረው ሁሉ በሰራተኞች ቀን በሰላማዊ ሰልፍ ከሺህ በላይ ወገኖቹ በግፍ ሲፈጁ የታዘበው ዜጋ ሁሉ ሐሰትና እውነቱን ለይቶ ያውቀዋል። ኢህአፓ የህዝብ እኩልነት ስላለ ሀገርን ሊገነጥል ፈለገ የሚሉት አቋሙን መረዳት ያቃታቸው ወይም ጭቁኖችን መደገፍ ኃጢአት የመሰላቸው መሆናቸውንም ደግመን ደጋግመን ያቀረብነው ነው። ኢህአፓ እንኳን ዚያድ ባሬን ሊደግፍ ቀርቶ አባላቱና ደጋፊዎቹ በሶማሊያ እስር ቤት በሸለምበው አምሃራ እየተባሉ ስቃይን የተቀበሉ መሆናቸውን ብዙ ሰው ያውቃል። የደርጉ ቁንጮ በሰጠው ቃለ መጠይቅ ለምሳሌ ኢህአፓ ተኮሰብን፣ ገደለን፣ ወዘተ ብሎ ሲናገር ህዝብ አስታጥቁን፣ አታስጨርሱን አለ ብሎ መዋሸቱን ይታወሳል። ልጆቹን ሊጨርስ ማለት ነው። በዚህ ረገድ ብዙ ብዙ ማለት ይቻላል። ኢህአፓ ግን ተኩስን በመጀመር ሆነ በጸረ ኢትዮጵያ ኃይሎች ጋር በማበር በመቅጠፍም በመረጃ የሚታማ አይደለም። ወቅቱን በተመለከተ ደግሞ ሂስ መሳይ መርዛቸውን የሚረጩት ጥቂቶች አይደሉም። ኢህአፓ ወጣቱን አስጨረሰ ይላሉ። ድርጅቱ ባመነበት ላመነበት ታገለ እንጂ ማገዶ የመሆን ልክፍት አልነበረውም። በደርግ እጅ ወድቆ መወገርና መሰቃየት፣ ባዶ እጅን አራጅ ጦርን በሰላማዊም ሰልፍ መጋፈጥ ወዘተ እስቲ ልሞክረው ተብሎ የሚገባበት ጨዋታ እንዳልነበረና እንዳይደለ የነበሩትና የተሰቃዩት ያውቁታል። ትግል ሲባል ደግሞ የሞቀ የራት ግብዣና ፈንጠዝያ ሳይሆን ደም የሚፈስበትና የሚፈስለት ትንቅንቅ መሆኑን ዛሬም አስተማሪ መጠየቅ አሳፋሪ ነው። ኢህአፓ ራሱ ያመነበት ስህተት በከተማ መታገሉን ሳይሆን በአረመኔዎች ላይ በመከላከል መተኮሱን ሳይሆን የኃይል ሚዛን ሲቀየር በከተማው ትግል ከሚገባው በላይ መቀጠሉን ነው። ዛሬ ትጥቅ ትግል የእንስሳ ነው ለማለት የደፈሩትም ሆኑ ኢህአፓን በሽብር ክሰሱልን ብለው ነፍሰ ገዳዩን አገዛዝ የሚማጠኑትን ቢሆኑ በወቅቱ ጸረ ደርግ ሰላማዊ ትግል ያካሄዱ ቀርቶ በይፋም በምስጢርም የደርጉ አማካሪና ጋሻ ጃግሬ እንደነበሩ ደግሞ አልረሳንም። ኢህአፓ ገና ከጠዋቱ ከወያኔ ሊገንጠል ዓላማ ጋር ተጻሮ ታገለ እንጂ ስልጣን በቶሎ በሚል ከገንጣይ ኃይሎች ጋር አላበረም። የኤርትራ ችግር በሰላማዊ መንገድ ይፈታ አለ እንጂ ከሻቢያ ጋር ለማበር ኤርትራ የኢትዮጵያ ቅኝ ግዢ ናት ብሎ ባለ ሶስት መቶ ገጽ መጽሐፍ ጽፎ አላሰራጨም። ወያኔም በትግራይ በኢህአፓ ላይ ጦር ከፈተ እንጂ ኢህአፓ ችሎታና አቅሙ ያለውም ቢሆን በወያኔ ላይ የጦር አዋጅ አላሰማም። አቋሙን ግን ወያኔ ትግራይ ይገንጠል የሚለውን መቃወሙን ግን በይፋ አቅርቧል። ኢህአፓ የመጨረሻ ግቡ የትን ፍጪው ዱቄቱን አምጪው አገርንም ሸጦ ለቤተ መንግስት መብቃት ቢል ኖሮ ደግሞ ችሎታ አልባ የወያኔ መንጋ ከደረሰበት መድረስ ባልተሳነውም ነበር። አዲሱ ትውልድ በዕድሜና በጊዜ የተነሳ ትላንት የደርግ ሐሰት፣ ዛሬ ደግሞ የመለስ አገዛዝ ቅጥፈት እየወረደበት ታሪክን በተሳሳተ መንገድ እንዳይረዳ መከላከል ቢያንስ የሰማዕታቶችን ደም ግድ የሚለው ተልእኮ ነው። ከቅርብ ጊዜ ወዲህ ደግሞ ነበርን እናውቃለን ወዘተ እያሉ መጽሐፍ የሚጽፉ ብቅ ብቅ እያሉ ናቸውና በየመጽሐፋቸው እያሰፈሩ ያሉት ሐሰት ማጋለጡ ለኛ የግድ ይሆናል። በካናዳ ሀገር የተሸለመ አንድ ጸሐፊ ነኝ ባይ ኢትዮጵያዊ ለምሳሌ በሐረር ጅጅጋ የኢህአፓ አባል ሆነሃል ብሎ ሲነገርህ አሌ ካልክ እዚያው በጥይት ትገደል ነበር ሲል ሳያፍር በመጽሐፉ አስፍሯል። ነበር ነበርኩ ብሎ ከፊል ልብ ወለድ የደረሰውም ሻምበል ደግሞ የሌለ ሰነድ ፈጥሮ ሶማሊያ ኢትዮጵያን ስትወር ኢህአፓ በከተማ ለሚገኙትና ሻምበሉ ገዳይ ቡድኖች ለሚላቸው የሰጠው ትዕዛዝ ማንኛውም የመንግስት ድርጅት ማቃጠል፣ በቀበሌ ተመራጮች ላይ እርምጃ ማፋጠንና በየጊዜው ቢያንስ አንድ ወይም ሁለት መምታት የሚል ነበር ሲል መረጃ አሳይ ባይ የለም ብሎ ዋሽቷል። ታሪክና ሀቅ ብሎ በጻፈው ውስጥ መንግስቱ ኃይለማርያምን ለመግደል በአዲስ አበባ ተሰብስበው የወሰኑ ብሎ ስም ዝርዝር ሲያቀርብ የመኢሶኑን አመራር አባል ሟች ደስታ ታደሰንም እንደ ኢህአፓ አድርጎ አቅርቦታል። ሌሎች ደግሞ ድርጅቱ ያልወሰደውን አቋም በኤርትራ ጥያቄ ላይ ወስኖ ነበር ወዘተ እያሉ ከመጽሐፍ አልፈው የጻፉትን ለህዝብ ሲያቀርቡ መድረኩን ወደ ኢሃፓ ማውገዣ ለመለወጥ ሲጥሩም እንደነበር በቦታው የተገኙ ታዝበዋል። ይህ ሁሉ ጸረ ኢሃፓ ዘመቻና ርብርብ የሚካሄደው ደግሞ አገዛዙም ሆነ አጫፋሪዎቹ ድርጅቱ የለም ህልውናው አጠያቂ ነው በሚሉበት ወቅት መሆኑ የሚዘነጋ አይደለም። ትላንትም ሆነ ዛሬ ለተራ ሹመትና ጨቋኞች ለሚያንቁለጨልጩት ሳይሸነፍ የህዝብንና የሀገርን ጥቅም አስቀድሞ የታገለውና እየታገለ ያለው ኢህአፓ ከዓመታት በፊት የትግል ታሪኩን ገምግሞ ስህተት ያለውን ተቀብሎ ግለ ሂሱን ለህዝብ ግልጽ ያደረገ ብቸኛ ድርጅት ነው። ሀገርን የሸጡ ከአረመኔዎች ጋር ሆኖ ብዙ ሺህ ወርቅ ዜጋን እየጨፈጨፉ አገርን ያስገነጠሉና ዛሬም እየበደሉ ያሉት ሁሉ ህዝብን ይቅርታ በሚገባ ሲጠይቁ አልሰማንም። ይባስ ብለው በኢህአፓ ላይ መረባረብን መርጠዋል። ትላንትም ዛሬም ያገዛዙ የምስጢር አርበኛ ሆነው በህዝቡ እየቀለሉ በተገላቢጦሽ ኢህአፓን መወንጀል ይቀናቸዋል። ድርጅቱ ለህብረት ትግል ባለው አቅሙ ሲዋደቅ የህብረቱን ጥረት የሚያደናቅፉት እነሱ ሆነው ሳለ ጥፋታቸውን በኢሃፓ ላይ ያላክካሉ። ኢሃፓ ባይኖር መደበቂያቸው ምን ይሆን ነበር ያሰኛል። ኢሃፓ የዚህ ሰፊ የሐሰት ዘመቻ ተጠቂ የሆነው ለሀገርና ለህዝብ ጠላቶችና ለእበላባዮች አላመች ስላለ ነው። ባዕዳን ደግሞ በመጥፎ አይን ያዩት ለትዕዛዛቸው እንደ ወያኔ ተቀባይና አሸርጋች ባለመሆኑና የአገርን ጥቅም አሳልፎ ባለመስጠቱ ነው። ኢህአፓ ከደርግ አገዛዝ የተጋጨው ስልጣን የህዝብ ነው፣ ዴሞክራሲ ለጭቁኑ አለገደብ በማለቱና የባዕዳንን ቁጥጥር በመቃወሙ ነው። ኢህአፓ ከወያኔ ጋር የተጋጨው እነመለስ ዜናዊ ትግራይም ሌላውም ይገንጠል፣ ኢትዮጵያ ትበታተን ስላሉ ነው። ኢህአፓ ከነሻቢያ የተጋጨው ኤርትራ የኢትዮጵያ ቅኝ ግዛት ናት የሚለውን አቋማቸውን አልቀበል ስላላቸው ነው። ከሱዳን፣ ከሊቢያ፣ ከአሜሪካ፣ ከእንግሊዝ፣ ከቻይና ወዘተም ባስፈለገበት ወቅት የተለየ ነው። አቋማቸው ሀገር ሲጎዳ ባየበት ጊዜ ነው። ማን ሆናችሁ የሚሉ ነበሩ፣ ዛሬም ይኖራሉ። ኃይል ያላቸውን ለምን ተጋፈጣችሁ የሚሉ ነበሩ፣ ዛሬም አሉ። እንደነመለስ ሀገርን ክዶ መጠቀም ነው የሚሉ ነበሩ፣ ዛሬም አሉ። ይህ ግን የኢሃፓ መስመርና እምነት አልነበረም። ዘዴና ስልት አስፈላጊ ቢሆንም ሀገርን አጥፉልኝ ሲል እሺ ብሎ ክብሪት መለኮስ ዘዴ ወይም ብልጠት ሳይሆን ባንዳነት ነው። የሞሶሎኒ ኃይልና ወራሪ ጦር እየተዋጉ የተሰዉት አርበኞች ለኛ አርያ ሲሆኑ፣ ባንዶች ደግሞ ለነመለስ ቅርብ ናቸው። ልዩነቱ እዚህ ላይ ነው። የሟች መለስ መንጋ ለስልጣን ሲሮጥ በኢሃፓ ሬሳ ላይ መረማመዱ አለምክንያት አልነበረም። ኢሃፓ በሰላማዊ መንገድ ልታገል ዝግጁ ነኝ እያለ በሰበብ አስባቡ ያገደውና ህገወጥ ያለው አለምክንያት አልነበረም፣ አይደለም። ኢሃፓም የቡድኑን ማንነትና አሰራር ጠንቅቆ ከማወቁ ሌላ በነጻ መድረክ የመለስን ቡድን እርቃኑን እንደሚያወጣው ቢያንስ በቡድኑ የታመነበት በመሆኑ ነው። ቡድኑ ለስልጣን ሲበቃና ገዢ ነኝ ሲል ኢህአፓ ህገወጥ ነህ ሲል ተቃውሞታል። ወያኔ በወደደው ቦይ ሊፈሱ የተነሱትንና በደርግ ዘመን በለመደባቸው አድርባይነት ልጆቼ ያሉትንም አደብ እንግዛ ብሎ መክሯል። የመደራጀት መብትን ባይጻረርም በብሔረሰቡ መካከል ለዘለቄታው ጠቃሚነቱ ለነወያኔ ነው ብሎ አሳስቧል። የኤርትራንም ችግር ለመፍታት የተወሰደውን እርምጃ ጉዳትም ከመጀመሪያው ገልጦ ነበር። የኦሮሞን ህዝብ መብት የሚጠይቁትን እየደገፈ የዚህን ህዝብ ኢትዮጵያዊነት የሚክዱትንም ተቃውሟቸዋል። ከመለስ ዜናዊ ጋር ገጥመው ዛሬ ግን ለስደት የበቁትን ገና ከያኔው ስህተት እየፈጸማችሁ ነው ብሏቸው ነበር። ባዕዳኑ የመለስን አገዛዝ ስላወደሱ ቆሻሻውን ሌላ ስም መስጠት አይሆንልኝም ብሎም በአቋሙ ጸንቷል። የወያኔ ወዳጆች እነ ሱዳንም ኢያፓን ስደተኞችን ለወያኔ አሳልፈው ሰጥተዋል። ለእስር የበቁት የኢሃፓ መሪዎችና አባላትም እነሆ እስከ ዛሬም ደብዛቸው ጠፍቷል። ዛሬ የአቋም ጽናት መቀለጃ የመሰላቸው ሲጮሁ ቢሰሙም ነፋስ በነፈሰና ጅብ በጮኸ ቁጥር ድርጅቱ ሸብረክ እያለ ቃል ኪዳኑን ከትቢያ የሚጥል አይደለም አልነበረም። ምርጥ መኮንኖች የሕዝብን ትግል አደናቅፈው ስልጣን ሲጨብጡ ኢያፓ ለሹመት በመቋመጥ ላማክር ብሎ በመለመን አፋኙን ቡድን ዲሞክራሲያዊ ብሎ ሕዝብን አልካደም። ስለዚህ አይነጋ መስሏቸው ታሪካቸውን ያበላሹት ዛሬ ኢህአፓ በሞተ በተቀበረ ባይ ናቸው። መልካቸውን ቀይረውና ጭንብል አጥልቀው ተቋሚም ሀገር ወዳድም ነፃ አውጪም ነን እያሉ በዚህ ሽፋን በመጠቀምና መጠጊያም መሸሸጊያም በማግኘት ነጋጠባ በኢህአፓ ላይ የሐሰት ዘመቻቸውን አጧጡፈዋል። ድርጅቱን በሆነ ባልሆነ ምክንያት የከዱና ከመክዳታቸው በፊት ጉዳት ያደረሱ ወይም ዛሬ ጸረ ሕዝብ ከሆነው አገዛዝ ጋር ሆነው ሕዝብን መበደሉን የተያዙት ሁሉ በኢሃፓ ላይ መዝመታቸው ቀጣይ ክስተት ሆኗል። ኢያፓ ከቂም በቀል ይልቅ ይቅር ለእግዜር ይቅደም በሚለው አቋሙ መሰረት ህዝብን ይቅርታ የጠየቀና ከህዝብ ጎን የቆመ ሁሉ የትግል አካል ይሆናል ከማለት አልተቆጠበም። የጥፋት ጥፋት በወንጀልና በጥፋት መቀጠል ነውና ኢህአፓ ዛሬም ቢሆን ለሰፊው ህዝብ መብትና ደህንነት የሚታገልና ዴሞክራሲ ሲልም ህብረተሰቡን በስፋት የሚጠቅም የሚያገለግል ዴሞክራሲ ማለቱ ስለሆነ ራሱን social democrat ያለም በመሆኑ የምርጦችን የበላይነት ስርዓት ሊያሰፍኑ ከሚጥሩ ጋር ሁሉ መሰረታዊ ቅራኔ አለው። ባህልና ቅርስ ይጠበቅ በሚለው የሚያምን ቢሆንም የወደቀን የጭቆና ስርዓት መልሰው ሊያሰፍኑ ከሚጥሩ ጋር በአንድ ጎራ አይሰለፍም። አንዱን ጨቋኝ አገዛዝ በሌላ ለመተካት ከሚፈልጉ ጋር አይሰምርም። በተደጋጋሚ በኢሃፓ ላይ የሚሰነዘረው ሀገር አስገነጠለ ክስ በተመለከተ ደግመን ደጋግመን ሐቁን ያሰፈንን ቢሆንም ዛሬም ይህንኑ የሐሰት ክስ የሚያሰሙ አልጠፉም። ኢህአፓ ስልጣን የያዘ መንግስት ሆኖ ፌዴሬሽን አፍርሶ አርበኞችን አግልሎ ኋላ ቀር ስርዓትን አስፍኖ ወይም የሰላሙን መንገድ እምቢ ብሎ ወጣቶችን በአደባባይ አንቆ በትምክት ህዝብን ፈጅቶ ወዘተ ለጠባቦች መንገድ ያመቻቸ አልነበረም። ኢህአፓ ለህዝብ እኩልነትና መብት በመታገል ሀገርን በአንድነት ሊያቆይ ጣረ እንጂ የጨቋኞችን ትምክት ተጋርቶ ህዝብን የበላይና የበታች ወይም ምርጥና የገዢ ብሎ በመፈረጅ ለክፍፍል ድልዳል አላበጀም። ወያኔ ልገንጠል ሲል ሌሎችም በዚሁ መስመር ካልሆነ መፍትሄ የለም ሲሉ ቀደም ሲል በርዕዮቱ የተነሳ ይዞት የነበረውን አቋም በጊዜ በማስተካከል ለህዝብ አንድነት እንጂ ለመገንጠል እታገል ከማለቱ ሌላ የኤርትራ ጉዳይ ደግሞ በፌዴራላዊ ትስስር እንዲፈታም ጥሪ አቅርቦ በተጨባጭም ተንቀሳቅሶ ነበር። ኢያፓ ከጠባቡ ብሔርተኞች ጋር ተፋጦ ሲታገልና ጦር ሲዘምትበት የዛሬ የሀገር አንድነት አባወራንን ባዮች የት እንደነበሩ መጠየቅ አግባብ ያለው ይሆናል። ኢህአፓ ብሔረሰብ አቀፍ ሆኖ በመገኘቱ በጠባቦችም በትምክተኞችም ሲወገዝ እንደነበርም አንረሳውም። ይህ እንግዲህ ሀቅ እንነጋገር ከተባለ ግልጽ የሚሆን ነው። ኢህአፓ በሻዕቢያ ተመሰረተ፣ የግንጠላን ሂደት ደገፈ፣ ወዘተ እያሉ ሐሰትን ሀቅ ብለው ሊቀጥሉ የማሉትን መመለስ ባንችል እንኳን ህሊና ያለውን ከሀቁ ማስተዋወቅ ግዴታችን ነው። ኢህአፓን እየከሰሱ ግን ከገንጣይና አስገንጣዩን አገዛዝ ጋር አብረው የቆሙትን ደግሞ የሌባ አይነት ደረቅ ብለናቸው እናልፋለን። ኢህአፓ የሀገርን አንድነት ከህዝብ መብትና አንድነት ጋር አጣምሮ የሚያይ በመሆኑ ድርጅቶችን ስለተቃወመ ህዝብን በጅምላ ጠላት ብሎ ከሚሰይሙ ጋር ተጋጭቷል። ዛሬም ይቃረናል። የአማራ ህዝብ ጨቋኝ ነው፣ ጠላታችን ነው ካሉት ጋርም ትላንትም ዛሬም ተጻራሪ ነው። በአንጻሩ ደግሞ ሻቢያን አንወድምና የኤርትራ ህዝብ ጠላታችን ነው ከሚሉና ኤርትራውያን አላግባብ ከኢትዮጵያ በወያኔ ሲባረሩ ከደገፉትም ጋር ልዩነቱ በይፋ ገልጿል። የመለስ ቡድን ጸረ ኢትዮጵያ ሆኗልና ቡድኑ ለትግራይ ቆም ያለው ይላልና ሰፊው የትግራይ ህዝብ ጠላታችን ነው ሊሉ የተነሱትን ሆነ የሚሉትን ደግሞ መሰረታዊ አቋማችንም ሆነ ስንታገል አቅፎን የነበረው ህዝብ ውለታና የሰማዕታቶቻችንም ደም አይፈቅድልንም ብለናቸዋል። በዚህ ሁሉ የምንለያቸው የተሳሳተ አቋማቸውን ከመቀየር ፈንታ ወይም በጥሞና ውይይት ከማድረግ ይልቅ በአሉባልታ ስርጭት ተሰማርተው ለመለስ አገዛዝ የቅጥፈት ወፍጮ እህል አቅራቢ ይሆናሉ። ከቅርብ ጊዜ ወዲህ በአገር ቤት እየታተሙ ያሉ አንዳንድ መጽሐፍት ጸሐፊዎች ኃላፊነት በጎደለው መንገድ ያልተባለን ተባለ፣ ያልተደረገን ተደረገ፣ ያልተጻፈን ተጻፈ እያሉ በማንደፍሮ ሊከሰኝ መንፈስ የሚሰፍሩትን ሁሉ ለትዝብት የሚዳርግ ሆኗል። ስለ ኢህአፓ ለመጻፍ በድርጅቱ ገብቶ መውጣት ሳይሆን ድርጅቱን ጠንቅቆ ማወቅ ወይም ለማወቅ ምርምር ማካሄድን ይጠይቃል። ይህ ሳይሆን ግን አወቅኩ ነበርኩ ብሎ ያው እጅ እጅ ያለውን ቅጥፈት በኢህአፓ ላይ ማዥጎድጎድ የሚጠቅመው ለወያኔና ንሳን ለፈሩ ለጸረ ህዝቦች ብቻ ነው። ኢህአፓ ሕያው የሆነ የህዝብ ቅርስና የታሪክ አምድ ነውና ያልነበረ አያውራ፣ ያላየ አይመስክር እያለ በአስፈላጊው ጊዜና ሁኔታ ሁሉ ማን ያውራ የነበረ ማለቱ አይቀሬ ነው።
ህይወት ቢራቢሮ
በሎሬት ጸጋዬ ገብረመድህን 1966 ዓመተ ምህረት
ቢራቢሮ ከአበባው ላይ ምን አይተሽ ነው? ከቅጠሉ ከቄጠማው ከለምለሙ ሰምረሽ አቅፈሽ መመሰሉ ለምንድን ነው ቢራቢሮ? አበባሽ ከአበባው ሰምሮ በጸደይ ከጸደይ ጋር ፈክቶ በርቶ ተጥለቅልቆ ደርቶ እንደ ጮራ ተንዠርጎ በመንጸባረቅ ተንጣሉ ጸደይ አክሎ ጸደይ መስሎ ውሎ ኋላ ቀኑ ሲመሽ ፀሐይ ግንባሯን ቀልሳ ከጨለማ ክንፍ ስትሸሽ ብርሃኗ በሌት ተዳፍኖ አይኗም ፈገግታዋም ሲሰንፍ አዝሬቱ ርጭ ብሎ ጸጋውን ከመልኩ ሲገፍ አበባው ምድሩን ሲንተራስ ያፈር ጽዋ እረፍቱን ሲገፍ ቢራቢሮ ያንቺስ ሞገስ ለምንድን ነው አብሮ የሚረፍ ምን አይተሻል ከቄጠማ ምን አይተሻል ከለምለሙ ቀን አብረሽ አበበሽ ውለሽ ሲመሽ አብረሽ መስለምለሙ አስተምሪኝ ቢራቢሮ ሰው ለመባል አለኝታዬ ቀድሞ የት ነው መነሻዬ ሲመሽ የት ነው መድረሻዬ ሲተረትማ ሲወጋ ከየብልጭታው ውጋጋን የሰው የአራዊት የአዋፍ ውስብስብ ነገደ ጉንዳን ሲነሳ ሲሮጥ ሲደፋ ሲያጋድል ሲያዛባ ሚዛን በማይመጠን ታላቅ ኃይል በተፈጥሮ ግዙፍ ስልጣን ሊተረተል ይወለዳል ሳይነቃ ይወድማል ይባላል። ልደቱ እድሜና ሞቱ አለማቋረጥ ይጓዛል። ይሄ ይሆን አልፋና ኦሜጋ፣ ይሄ ይሆን አስቀድሞ ቃል። ያንቺሳ ምስጢር ምንድን ነው? ቢራቢሮ እንወያይ። አንቺ የእጽዋት አዋዋይ ከጸደይ ጋር ጸደይ መሳይ ከአበባም አበባ መሳይ ምን አለበት ለአንዲት ሰሞን ቢራቢሮን ያንቺም ብሆን በፍስሐሽ ብትለቀለቅ ብነግስባት ባንቺ ሲሆን ጸጋ ሞገስሽን ለብሼ እኔ ባንቺ ስም አድፌ እኔ ባየርሽ ሰፈፌ እኔ ባክናፍሽ ከንፌ ምን አለበት ቢራቢሮ አንቺ ቀለም ለበስ ቅጠል የብርሃን ጮራ ጠለል ተወርዋሪ ሲሳይ መሰል ምን አለበት ቢራቢሮ ድልሽን እኔ ብታደል ትንኞች ዝንቦች ያሙሻል፣ ወረተኛ ነሽ ይሉሻል። ከአበባ አበባ መክነፍሽ ከጸደይ በጋ መዝለቅሽ ከእሾህ ከጉድፍ ስትስቂ ከየስንጥሩ ስትወድቂ ስትሳጠሪ ወቅ ስትነጥቂ እያወቅሽ እንዳላዋቂ የወረት ነው ብለውሻል ቢራቢሮ ተጠንቀቂ። የበጋው እንኳ ግድ የለም የጸጋይ አሰድ እሳቱ ቢያነድሽ ቢያክነፈንፍሽ ቢያጤንብሽ ትኩሳቱ ተፈታትኖሽ ነው ፍትወቱ አለውልሽ መዋጠቱ ከጉድፍ ጋር መጋጨቱ መስኩ ቦዘን ሲከናነም በትንኝ ጭስ ሲታፈን አረንጓዴው ሲገረጣ ያሸበረቀው ሲሸፈን ፀሐይ የሐዘን ማቅ አጥልቃ በጉንበርኖስ ስትዳፈን እንደ ደስታዋ ጊዜ መከራዋን ሳትካፈይ ጭንቋን አብረሽ ሳትቀበይ ከትንኝ ጋር ስትጋፊ ያልቀመጥ ብለሽ አርፈሽ የዋጎል ስም ተረፈሽ። ቢራቢሮ ተናገሪ ሞያው እንዲህ ነው ባንቺ ዓለም ከጸደይ የጸደይ ቀለም ከበልግ የበልግ ቀለም ከአበባውም ከጉድፉም ከትንኙም መስሎ መግጠም ለካ እንዲህ ነው ያማርሽባት የሕይወትን አገም ጠቀም። ቢራቢሮ ሆኖ የማይበር ጸደይ ሆኖ የሚዘልቅ የለም። ለአንቺ ብላኝ እንጂ ለእኔስ ክረምት ደረሰ፣ በሰማያትም በምድርን ሊጠርግ እያግበሰበሰ አበባውን እንደ ጉድፍ ጉድፉን ከዝንብ ጋር ሊያስስ ሁሉን እኩል ሲያግበሰብስ አጥርና ጎጆ ሲድስ፣ ሜዳውን በደለል ሲምስ፣ ግንዱን በዶፍ ሲገረስስ ክረምታያና ታይምሬ ማመዘኛ የለህም ወይ? ወደፈ ጸጌረዳ ጸደይ ማንንም ከማንም አትለይ። አየን የሁሉ እኩል ቤት ወግ መደምሰስ፣ መገርሰስ፣ መጥረግ። ቢራቢሮ እንዴት ነበር ያንቺስ የክረምቱ ውሎ? መቼስ ለይቶ ፈጥሮሻል ከሁሉ አድረሽ ኑሪ ብሎ የመመሰል ሙያ ክኖ የመጠጋት አጥላድሎ ከረምሻሉ እንደ ሌት ወፍ ተለትመሽ ከቤት ክፈፍ እንደ ግንደበል ለምስጦች ከምሰሶ ተገን መግባት በየጣራ እንደ ሸረሪት በምድጃ እንደ ሳትራት ለድልሽ የዋዛም አይደል ክፉ ፈተና ነው መምሰል። በርቺ እንግዲህ ቢራቢሮ ክረምት ላንቺ ብቻ አለፈ። መስሎ አላድር ያለውማ በጎርፍ ሰቅጦ ጎረፈ። ለካ ምስጢርሽ ይኸው ነው በቃኝ እኔም አልሳሳት ሲነገር እንደሰማ ነው ከየብልጭ ታውጋጋን የሰው የአራዊት የአዋፍ ውስብስብ ነገደ ጉንዳን በማይመጠን ታላቅ ኃይል በተፈጥሮ ግዙፍ ስልጣን ሊፍተለተል ይወለዳል ሳይነቃ አልፋል ይባላል። ልደቱ ዕድሜና ሞቱ አለማቋረጥ ይጓዛል። ይኸው ነው አልፋ ኦሜጋ፣ ይኸው ነው አስቀድሞ ቃል በህሊና መሳከሩ ላይሆን የቆሽት ህመም ማብቀል ባለብላ ቤት መለብለቡ ልቦናን በሳግ መቀቀል ይሁን ያለን ዲበኩሉ የኑሮ ግማደ መስቀል ለካ እንዲህ ነው መበርበትበቱ ስለ ቃሉ ላይነቀል። በይብር በይቢራቢሮ ክረምት ላንቺ ብቻ አለፈ። ሌላው በጎርፍ ጎረፈ፣ ሞተ በተኛበት ረጋ። ጸደይ ላንቺ ብቻ ነጋ። ሽር ብለሽ መንቆጥቆጥ ነው ከዚያም ከዚያም ከዚያም ሰምሮ አወቅኩሽ ነቃሁብሽ አንቺ ህይወት ቢራቢሮ ቀናው መሰል አንቺ ወላዋይ ነይ ብር በይ እንወያይ አንቺ እጽዋት አዋዋይ ከጸደይ ጋር ጸደይ መሳይ ከአበባም አበባ መሳይ ምን አለበት ለአንዲት ሰሞን ቢራቢሮን ያንቺም ብሆን
Manarca, Akori, Chubu, Manifajata, Yashakena,